ጤና ይስጥልኝ። ሰላም ነኝ። እባክዎ ምን ልርዳዎ?
ቢራ እየመጣልን ስላልሆነ ወደ ቤተል ፖስታ ቤት አካባቢ ከ store ለመውሰድ ከየት ነው መውሰድ ያለብን?
ካሳንችስ ወደ አድዋ ድልድይ ወደ በሚወስደው መንገድ ላይ ቃላብ ትሬዲንግ የሚል የ BGI store አለ።
ካሳንችስ OK። የ- ሌላ የሚቀርብ የለም? ለቤተል ለኮልፌ ምናምን ለጊዜው የሚያገኙበት እዛ ነው። ደንበኛችን በእርሶ እንትን የሚሰጡት እዛ አካባቢ ነው።
okay። በእኛ TIN number በ TIN አዎ።
number ነው ይዘን የምንሄደው?
ቢጫ ካርዶት የሚመዘገቡበት አለ ሁሌ ሲያወርዱ።
አዎ፣ ቢጫ ካርዷ። አዎ፣ አዎ አዎ፣ እሷን ይዘው ይሄዱ።
በቃ እሺ፣ ጥሩ። ሁለቱም አለ ድራፍትም ቢራም እዛው አዎ ነው።
አዎ አዎ።
እሺ፣ አመሰግናለሁ።
ደንበኛችን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም